hello ጤና ይስጥልኝ።
አብሮ ይስጥልን።
ከ BGI ኢትዮጵያ ነው የምደውልልዎት።
እሺ ፋፊ ግሮሰሪ ኖት?
አ
አዲስ የ BGI መለያ ቁጥር ልከን SMS አልደረሱትም በስልኮት?
እ በዚህ ስልክ ነው አዎ ልከን ነበረ፣ text አልደረሱትም።
አልደረሰኝም። አሁን ነው
በዚህ ሰሞን ልከን ነበረ። ደንበኛችን ካልደረሱት አሁን የያዙት ልንገሮት፣
እሺ ሀምሳ አንድ
እሺ እ፣ ሀምሳ አንድ እሺ ዜሮ ስምንት
እሺ ሀምሳ አንድ ዜሮ ስምንት አርባ ሶስት
እሺ አርባ ሁለት ይሄ እሺ፣ አዲስ የቢጃይ ሀምሳ አንድ።
መለያ ቁጥር አስራ
ሀምሳ አንድ ዜሮ ስምንት አርባ ሶስት አርባ ሁለት ሀምሳ አንድ ነው የመጀመሪያው አስራ አንድ ሳይሆን ሀምሳ አንድ ዜሮ ስምንት እኮ አርባ ሀምሳ አንድ ሶስት አርባ ዜሮ ሁለት ስምንት አዎ ትክክል አዎ ደንበኛችን መልካም እሺ።
ቀን ይሁንልዎ።